ሄሎ
ሄሎ ሰላም ጤና ይስጥልን Best Bet authorize እንድታደርግልኝ ነበረ ትናንትና ምን አልከኝ?
Withdraw እሺ
ይልኝ በዚህ ቀር ማለት ነው። አሁን ትንሽ
ስንት ብር ነው ዊዝዶ ያረከው?
ብር መሰለኝ ስንት?
ትናንት ሀያ እሺ
የተጠረጠሩ ሌሎችም ካሉ ይልኝ አበዛ እሺ አይላለሁ።
እሺ
Hello አበ- ገብቶልሃል? እሺ check አድርግ። ትንሽ ቆይ process ላይ ነው ይገባልሃል። የተንጠለጠለ ግን የለም። ሁሉም balanced ነው የሚያሳይ።
አብሽር እሺ።
እሺ
አይ